ሰላም ጤና ይስጥልኝ። እንዴት ነህ?
ሰላም ነው።
እግዚአብሔር ይመስገን።
Best Betting አዎ Best Bet ነው።
okay። አ postponed የሆነ ጨዋታ አለና አለቀልኝ ብሎ እ postponed የሆነ ጨዋታ ካለ 24 ሰዓት መጠበቅ አለብህ። በ24 ሰዓት እኮ ውስጥ ቆይቷል።
ከጨዋታው ሶስተ- ሶስተኛ ካልተካሄደ ቀኑ ነው።
እሺ፣ cashier code ኡን ንገረኝና check ላድርገው።
እሺ አስራ ሁለት እሺ፣
ሰማንያ ሶስት እሺ ዘጠና አርባ ዘጠኝ
ዘጠና አርባ ዘጠኝ
አርባ ዘጠኝ ጠብቀኝ።
እ ሌላ ደግሞ አለ እዚህ የእሱ ትኬት ነው ደግሞ ሌላ lost ነው ይሄ lost እ?
ነው። በጣም ብዙ lost ነው ያለው። ስምንት lost አለው።
ምን ማለት ነው? እንዴት
lost ነው ይሄኛው። postponed የሆነ ሁለት ሁለቱ postponed ነው። ከዛ ደግሞ ሰባት ስምንት lost አለው።
ያሁኑ አዎ አስራ ሁለት ሰማንያ ሶስት ዘጠና አርባ ስድስት አይደል ያልከኝ?
አስራ ሁለት ሰማንያ ሶስት ዘጠና አርባ ዘጠኝ እኮ ነው ያሉት።
አርባ ዘጠኝ ነው።
አ እሺ ይቅርታ አርባ ስድስት ብያው ነው።
እሺ